ሮጠኝ ሄደች። ደረጀ ወይ ለካስተመር የምትደውልበት ስልክ ልስጥህ።
እሺ ዜሮ ዘጠኝ አርባ አራት
እሺ ስንት ሶስት ይችላል? አርባ አራት
አስራ ሰባት
አስራ ሰባት አስራ ስምንት
እሺ ዜሮ ዜሮ በዚህ እሺ።
ደውልልሽ። ከቻኖ አርባ አራት አስራ ሰባት አ? እ?
አርባ አራት አስራ ሰባት አስራ ስምንት ዜሮ ዜሮ
እሺ በዚህ ደውልላት። ከቻኖል ያሁን customer ስልክ አታነሳም ብለህ ላሳወቅከኝ order ማለት ነው።
እሺ እሺ እሺ፣ እሺ፣ ደረጀ